ሄሎ ሰላም ጤና ይስጥልኝ ቤተሰቦች ከዳን ባንክዎን ልርዳው?
ಅದು ವಿತ್ಡ್ರಾ ಆಗೋದಲ್ಲ ಬರ್
ዊዝድሮው ነው ዲፖዚት ነው?
ವಿತ್ಡ್ರಾ ಬರೋಣ ወደ
እሺ የቤት ስልክ ቁጥር የደወልክበት ነው አባ? እሺ ጠብቀኝ ቼክ እያደረኩ ነው። ስንት ብር ነበረ?
አንዱ ሀያ ሶስት አንዱ አምስት እ አንዱ ሀያ ሶስት እና አንዱ አምስት
አምስት ሺህ እና ሀያ ሶስት ሺህ አ፣
ሄሎ ወ
okay ሄሎ ሄሎ ወይ ወይ ጤና ይስጥልኝ ዲቦራ እባላለሁ ከቤት ስቤት ምን ልርዳው?
withdraw አልገባም ነበር።
withdraw አድርገክ
አ እሺ ይሄን የቤት ቤት ቁጥር ከሆነ የደወልክበት አ እስቲ ንገረኝ። ይቅርታ ርቀት ስለሚያወጣልኝ
አ ሄሎ ንገረኝ ወይ።
የቤት ቤት ቁጥርህን ዘጠኝ አስራ አንድ ሰላሳ ስድስት ሰላሳ አራት
ዘጠኝ አስራ አንድ
ሰላሳ ስድስት ሰላሳ ስድስት ሰላሳ ዘጠኝ ሃምሳ አራት ሰላሳ ዘጠኝ ሀምሳ አራት ስንት ብር ነው withdraw ያደረከው?
ሀያ ሶስት እና አምስት ሺህ ብር ሀያ ሶስት ሺህ እና አምስት ሺህ አ እሺ ትንሽ ጠብቀኝ መስመር ላይ ዛሬ ነው ያወጣኸው እንዴ?
አ አራ አሁን ነው
እ አ አ እሺ ወደ ቴሌ ብርህን ይላከው።
አ እሺ confirm አድርጊልሃለሁ፣ ይገባልሃል። እሺ
እሺ እሺ እናመሰግናለን። መልካም ምሽት።